hello ጤና ይስጥልን Best Bet
አብረ ይስጥልን። አዲስ account ለመክፈት ፈልጌ ነበር ወንድሜ።
እሺ Best Bet dot bet ላይ ገብተሃል?
እ እ Best Bet dot bet ላይ ገብተሃል?
አዎ register ምናምን የሚለው መጥቶልኛል።
ነክተዋል። ስልክህን ዘጠኝ ቁ- ዘጠኝ ብለህ ጀምረህ አስገባ።
ዘጠኝ ብዬ አስጀምሬው password ም አስገባልኝ አስገባውለት።
password register።
ስታስገባ ስልክህን ዘጠኝ ብለህ ጀምረህ ነው ያስገባው አይደል?
አዎ አዎ password ደግሞ ስታስገባ የመጀመሪያዎቹን ሁለት ፊደል አድርጋቸውና ፊደል የመጀመሪያውን capital letter ሁለተኛውን small letter አድርገው።
እሺ።
ከዛ አምስት ቁጥሮች አስገባና ከሱ ቀጥሎ ከፊደሉ ከሱ ቀጥሎ ቀጥ- ከፊደሉ ቀጥሎ capital ና small ታደርገውና አምስት የተለያዩ ቁጥሮች አስገብተህ
እ እ አምስት አምስት ቁጥሮች ማለት ነው። ያው ከአንድ እስከ አምስትም ሊሆን ይችላል። ደስ ያለ ያ አምስት ቁጥሮች አስገብተህ መጨረሻ ላይ አንድ symbol ወይ ኮከብ ወይ መሰላል ከመጀመሪያ ሁለት ፊደል አ- የመጀመሪያው አይ- ካፒታል ከዛ small አዎ፣ ከዛ ስድስት digit ቁጥር አምስት ቁጥር አምስት digit አምስት ቁጥሮች።
digit እሺ
ከዛ በኋላ አንድ symbol ወይ ኮከብ ወይ መሰላል ደስ ያለ ማለት የምፈልገው ነው። underscore ምናምን መሆን ይችላል።
ነው። የፈለግከውን ብቻ አንድ እሺ።
symbol አድርገህበት አጠቃላይ ስምንት ይሆናል።
አ፣ ራሱን password ደግመህ register ማድረግ ትችላለህ።
በቃ የመጨረሻው symbol ነው።
አዎ።
እሺ ወንድሜ እሺ thank እሺ ችግር የለም።